ሌላው ቤርሳቤ ነኝ። አቤት ቤርሳቤ እንዴት ነሽ? ዘጠና ዘጠኝ ሀያ እና ዘጠና ዘጠኝ አርባ ዘጠኝ
ምን ሆነብህ?
ምንም የሞተረኛ ነው። ቡሽራ ነኝ። ሪት ይባል ሳጥሳል
ሬስቶራንት ቆይቶብህ ምናምን ኬዝ አለ እንዴ?
ይላል ግን አልኩም ግን የሞተረኛ ነው። ሁለት
እኮ ገባኝ። ዘጠና ዘጠኝ ሀያ እና ዘጠና አርባ ዘጠኝ ዘጠና ዘጠኝ ሀያ እና ዘጠና ዘጠኝ አርባ ዘጠኝ
ዘጠና ዘጠኝ አርባ ዘጠኝ ነው ያልከኝ?
አዎ አርባ ዘጠኝ እና ሀያ
እሺ አይ- እሺ
እሺ አርባ ዘጠኝ ነው አይደል? ዘጠና ዘጠኝ አርባ ዘጠኝ አንድ አዎ እሺ አየሁት።